Hello ጤና ይስጥልኝ ቤስት ቤት
ሰላም ኖት?
ነው።
አላም
እሺ ምን እርዳ አባ?
Deposit አድርግቼ በሀያ ዘጠኝ እሺ
ሶስት መቶ ብር እንትን ሆነ ነበረና አልገባልህ ነው?
ትራ- አልገባም እሱ። ከዛም በኋላ ደግሞ ሲደውል ይገባላል ይገባላል ይገባላል እስከ ዛሬ በሳንቲም ድረስ ነው ይገባላል።
በሳንቲም ፔ ነው
እም?
በሳንቲም ፔ ነው አይደል የሞከርከው?
አይደለም በዚህ ብር ነው።
እኮ በሲቢ ብር ሆኖ በሳንቲም ፔ ተጠቅመን የሞከርከው
አዎ እና? አ ትንሽ ሳንቲም ፔ ትንሽ ችግር አጋጥሟቸው ነው system ኣቸው።
እሱ አይደለም በእሱ አይደለም እ Normally በሲቢ ብር ነው በሲቢ ብር ገባኝ። ወደ ሲቢ ብር እንገባለን ነው አይደለ?
አይደለም ለማስገባት Deposit ወደ- ለማድረግ ማለት ነው።
አዎ እኮ ልክ ቤስት ቤት ላይ ስትጠቀም ሶስት ምርጫዎች አሉ አይደለ? ቻፓ፣ አዎ።
ሳንቲም እና voucher ሚል አዎ ቻፓ በቻፓ ነው።
በቻፓ ነው።
አዎ
እሺ ስልክ ንገረኝ እስቲ።
ዜሮ ዘጠኝ ዜሮ አንድ እሺ
ሰላሳ ሁለት ሰላሳ ሁለት አስራ አራት አርባ አርባ
አዎ
መች ነው አባ ቀኑ?
እም?
መች ነው ቀኑ? መች ነው?
ሀያ ዘጠኝ
ስንት ብር ነው አባ?
ሶስት መቶ
እሺ አንድ እሺ አንድ ደቂቃ እሺ አንድ እጅ አግኝ። ኧረ እባክሽ ሶስት መቶ ብር ነው።
አዎ
Pending ላይ ነው ያለው አባ እ፣ እም?
Pending ላይ ነው ያለውና እስቲ እም።
የቻፓን ስልክ ልስጥህና
እሺ ደው- ደውልላቸውና እ፣ pending ላይ ነው አርገቡልኝ በላቸው። እሺ እሺ እሺ እሺ ዜሮ አባ።
ዘጠኝ ስላ
ዜሮ ዘጠኝ ስልሳ
እሺ ሰባ ሁለት
እሺ አርባ ሁለት ሰባ ሁለት
አዎ፣ ድጋሚ ዜሮ ዘጠኝ ስልሳ ስልሳ ሰባ ሁለት
ሰባ ሁለት አርባ ሁለት
አርባ ሁለት ሰባ ሁለት ሰባ ሁለት እሺ እሺ ደውልላቸው። እሺ እሺ እሺ አባ thank you ችግር የለም።